ጤና
Hello
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ያለን ምን ልርዳ?
እ፣ ስለ coin እ፣ አገልግሎት እ፣ እየተጠቀምኩኝ ነበረ።
አዎ እኮ ይሄ ጥያቄና መልሶችን የሚጫወቱበት በሚገ- በሚያገኙት coin እ? እ?
በሚያገኙት coin ጥያቄና መልሶችን መጫወት ነው። እድሉን ይሞክሩ። በትኬት ብቻ ነው። በ coin ኡ ጥያቄና መልሶችን ተጫውተው ካሸነፉ ትኬት ይሸልሞታል።
እዚህ ነው። በድምፅ ነው የምትጠይቂኝ? በድምፅ ነው የምትጠይቂኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ ነው ህይወት የሚላለን
እሺ፣
ሰባት ቁጥር ላይ አማርኛና እንግሊዝኛ ቋንቋ ይምራል። game ኡ game ኡን አይተው ግልጽ ያልሆነ ነገር ካለ አሳውቁ።
አ- አ-
እሺ